ጤና ይስጥልኝ።
ሰላም
ብዙ ቁጥር አስር ሺህ ብር ወረ ቴሌብር ፕሬስ ቤታ እሺ አፕሩቫል ፈልጌ ነበር። አድሚን አፕሩቭ ያስፈልጋል።
እሺ ቼክ ላድርግላ። አንዴ መስመር ላይ ጠብቀኝ።
እሺ
ዛሬ ነው አሁን ነው አሁን አሁን ዛሬ ነው አሁን
ቴሌብር ነው ንግድ ባንክ
አይ ቴሌብር ነው ቴሌብር
እሺ ንገረኝ እስቲ ቴሌብር ቁጥር ዜሮ ዘጠኝ አስራ አምስት እሺ ሰባ ሶስት ሰባ እም ዘጠና አንድ እሺ እሺ አሁን ገብቶልሃል። እሺ check ማድረግ ትችላለህ።
እሺ እናመሰግናለን።
እሺ መልካም ቀን።